ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው።
ሰላም ጤና ይስጥልኝ። ዌብሳይቱ ላይ ሁሉ ስፖርት ምን አለኝ?
website ኡ ላይ ሁሉ ስፖርት website እንዴት ነው logout ኡ? ምኑ ጋር ነው?
በአማርኛ ነው በእንግሊዝኛ ነው የሚጠቀሙት?
በእንግሊዝኛ ነው የሚጠቀም።
more የሚለው ውስጥ ግቡና
እሺ ከስር ያገኙታል።
more የሚለው ውስጥ ከስር terms and condition የሚል አለ። ከሱ በታች ሌላ ነገር እኮ ከሱ በታች አለ። አይ account ኦት ውስጥ ከበግ- ከገቡ ከሱ ስር logout የሚል ይመጣል።
እንትኑ ሸፍኖት ነው ማለት ነው።
screen ኦትን ወይ አስተካክሉት ወይ minimize ለማድረግ ይሞክሩና
አዎ wide ምናምን ላድርገው መሰለኝ።
አዎ
እሺ፣ እሺ። okay በቃ እስቲ ሞክረዋለሁ። wide አድርጌዋለሁ። thank እሺ
ዩ